ጤና ይስጥልኝ ሰላም ነው። እንትን ነበረ የሆነ withdraw አድርጌ ማለት ነው ብር እሺ
ማ- ወደ ቴሌ ብር ልኬ ወደ ቴሌ ብሩ ላይም አልገባም ወይ ደግሞ ከዚህ ላይም ቀንሶታል።
አሁን ደውለክ ነበር አይደል? አንድ አዎ ደውዬ እኮ ተቋርጦ ነው ገብቼ እልሃለሁ። እሺ ገብቷል።
ቴሌ ብሩ ላይ ወይስ
ቴሌብሩ ላይ ገብቷል። check አድርገዋል።
እሺ ኦኬ እሺ መልካም ምሽት። እሺ እሺ።